ጤና ይስጥልን። ቤት ቤት ረድኤት ነኝ።
ቦነስ ነበረኝ። ሁለተኛው ትኬት ነበረኝ።
እሺ cashier code ንገረኝ።
አስራ ሁለት አስራ ሁለት ሰማንያ ሰማንያ ዘጠና ሰባት ዘጠና ሰባት ሰባ ዘጠኝ
ሰባ ዘጠኝ እሺ እሺ ይህም ለቋል። ሌላ አለ?
ሌላ የለም። በቃ ጨርሻለሁ።
እሺ ስለደውሉ እሺ፣ አመሰግናለሁ።
መልካም ቀን።
እኔም እኔም አመሰግናለሁ።
አመሰግናለሁ።